Hello?
Hello?
Anna-Haveli, my side here.
ሰላም እንዴት ነሽ?
እግዚአብሔር ይመስገን።
ታክሲ ፈልጌ ነበረ ለዘጠኝ ሰዓት
እሺ፣ መነሻ የት ነው?
መነሻዬ ዳግም አምሳል ዳግም አምሳል። ከዛ ወዴት ነው የምትሄደው?
ኤርፖርት ኤርፖርት። እሺ፣ እንልክልሃለን።
እ፣ ይደርሳል አ በሰዓቱ ዘጠኝ ሰዓት አዎ፣ አዎ።
እሺ አስር ሰዓት ሆነ ፍላይቴ እንትን እንዳይልብኝ ብዬ ነው እንዳይዘገብኝ እሺ፣ ይደውልልሃል። እናመሰግናለን። መልካም ቀን።
Thank you.